አልሰሩብን። Hello ሰላም ነሽ እናት? አለን የሆነ ጥቅል ጎመን አዝዤ ነበረ ከበዓል በፊትና ወይ refund አላረጋችሁልኝ ወይም ደግሞ አላመጣችሁም። እሱን check ለማድረግ ነበር። ዜሮ ዘጠኝ ሰላሳ ዜሮ ሰባት አስራ ሁለት ሀምሳ ስምንት ትግስት በሚለው ትግስት በሊና
ቆይቷል። በጣም location ይሰጣል እና refund ይደረግ refund ይደረግ refund ሚቻል ከሆነ ነገ የሚያመጣልኝ ከሆነ ይምጣልኝ ጣፋው ማለት ነው። ካልሆነ refund አድርጉልኝ። ግን driver ኡ access አድርጓል ተብሎ location ደርሶኝ ነበረ።
Okay በቃ አስተላልፍልዎታለሁ። የሚሆን ነገ ይመጣልዎታል፣ ካልሆነ ደግሞ refund ነው።
እሺ። ስለዚህ እኔ ያው መልሼ ደጋግሜ ስለመደወል ስላኝ ነው።
በቃ እኔ መልሼ እደውልልዎታለሁ።
እሺ።